ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
እሺ፣ እሸቱ መለሰ ይክብ ነው።
አዎ፣ የቢሮ ቁጥር ነው።
አዎ፣ በቴሌግራም group የሽልማት
እሱ የተሳሳተ ነው። fake account ነው። የኛ account ምንም አይነት የቴሌግራም account የለንም።
አረረ አዎ፣ fake account ነው። ሰው ሊሸውዷችሁ ነው። fake account ነው።
አልኩ አባልክ በእሸቱ profile ምናምን አድርገው የሚልኩት ነው።
አዎ፣ ፎቶውን ያው የትኛውን ቦታ download ስለሚያደርጉት ስለሚያገኙ ነው።
አኳና ብዙ ጊዜ እንሸልማለን ሞባይል እንዲህ ደርሷል አልደረሰም እያሉ ስለሚሉ
አይ fake account ነው። እኛ ምንም አይነት በስማችን የቴሌግራም account የለንም።
አደለ በቴሌግራም ሚዲያ የ group አሃ
account ዝም ብሎ fake ነው።
አዎ fake ነው።
እሺ፣ እናመሰግናለን።
እሺ መልካም ጊዜ ስለደወሉ እናመሰግናለን።
እሺ በቃ እሺ።